አቤት ኃይለ ጻድቁ ወይ ደውለህ ነበር። አሁን የስፖርቱም አንድ ላይ መሰራት አለበት።
must ነው እንዴ?
አዎ must ነው። ጠይቄ ነው supervisor ኦቹን must ነው ብለዋል።
okay እኔ እየተጠቀምኩ አይደለማ።
አዎ ግን የግድ must- ሳልጠቀምም
አዎ
ይሄ ግን fair ነው እ?
ያው ከላይ የመጣ ህግ ነው። ለዛ ነው ጻድቁ
ምክንያት ሳልጠቀም የማልጠቀመውን ነገር ማድረግ ያው አንድ ላይ ሁን ስለተባለ ነው።
okay፣ እሺ።
እሺ እሺ